ሄሎ ሄሎ ሰላም ነው?
አሎ
ምን ተስኖት ነው?
እ ምን ተስኖት አትሙት።
ማን ማን
ምን ተስኖት ነው ወይ
ምን ተስኖት
ነክ?
ምን ተስኖት አይደለም
ይሄ እኮ ስልክ 0934927976 ነው አይደለ?
እ
እ እኔ ላል ከ- ከኢትዮ ቴሌኮም ነበር የምደውልልህ ደረጀ እባላለሁ እኔ።
እ፣ ምን ነበር
0934927976 አይደለ?
አ
እ፣ እኛ ጋር የሚያሳየው ምን ተስኖት አትሙት አለሙ ነው
አ እሱን የሰጠኝ?
በጓደኛዬ ነው የወጣው።
ነው።
አ በጓደኛዬ ነው የወጣው።
የጥሪ ማሰመሪያ ተጠቅመህ ታውቃለህ?
አ
ትጠቀማለህ አሁን?
አ ሽልማት እንዳለው ታውቀዋለህ?
አላውቅም
አታውቀውም ሽልማት እንዳለው?
እም፣
anyway አሁን የእንትን እ፣ ደርሷል። እሺ የስልክ የእጅ ቀፎ የስልክ ቀፎ ደርሷል። የሞባይል
እ ሽልማቱ ደርሷል። እ፣ መጥተህ መውሰድ ትችላለህ፣ ወይም ደግሞ ያለበት ንገረኝ። የት ነው ያለው?
እኔ ኦዳ የሚባል ከተማ እ?
ኦዳ
ሞዳ
አ
ሞዳ ምን ክልል ውስጥ ነው? ምን region ውስጥ ነው?
ከፋ ክልል እ? ከፋ ከፋ አ
ከፋ እ፣ ስለሚወር- ከፋ ሞዳ የሚባል ከተማ ነው። ምንድነው ከተማ የሚባለው?
እ ቢጣ ከተማ ነው የሚባለው።
ቢታ ከተማ
ወረዳ ነው ቢጣ፣ ቀበሌ ኦዳ
ቀበሌ ምንድን ነው?
ኦዳ
ኦዳ
አ
ኦዳ ሸካ ዞን ውስጥ ነው።
ኧረ አይደለም እ
ሸካ ኦዳ።
ዞን ውስጥ አለ።
ኦዳ ቀበሌ ነው።
አዎ ኦዳ አይደለም ኦዳ
ኦዳ
ከየት ነው አንተ?
ከአዲስ አበባ ነው የምደውልልህ።
እ ከአዲስ አበባ
ኧረ እውነት
ከአዲስ እዛ አበባ አካባቢ ይኸውልህ፣ እዛ እ?
አካባቢ እዛ- እዛ አካባቢ ቴሌ ካለ አንተ እ?
ያለበት ኢትዮ ቴሌኮም ካለ ገብተህ እዛ ግባና ደውልልኝ። እሺ ከኢትዮ ቴሌኮም ሽልማት ደርሷል ተብዬ ተደውሎልኝ ነበር ብለህ ጠይቅና ደውልልኝ።
hello አቤት አቤት፣
አቤት አቤት
እ፣ ሰላም ነው።
እግዚአብሔር ይመስገን ከኢትዮ ቴሌኮም ነበር ምን ደውለው ሽልማት CRBT ተጠቅሞ ሽልማት ደርሷል በዚህ ቁጥር
ከኢትዮ ቴሌኮም አ
አ
የ CRBT ተጠቃሚ ነው አል
አዎ
እኮ CRBT ደግሞ ሽልማት አለው በዚህ ጊዜ
እሺ
ለዛ የሞባይል የእጅ ቀፎ የሞባይል ስልክ ደርሶታል በሽልማቱ
እሺ ስለዚህ መጥቶ መውሰድ ይችላሉ ከኢትዮ ቴሌኮም ወይም ደግሞ ከየትኛው?
ያሉበት ከኢትዮ ቴሌኮም ከየትኛውም ኢትዮ ቴሌኮም መውሰድ ይቻላል አይ አይሄድ office አዲስ አበባ
እኮ ከየትኛው ኢትዮ ቴሌኮም ከየትኛው ቦታ ነው መውሰድ የሚቻለው ከአዲስ አበባ አዲስ አበባ ዋና መስሪያ ቤት
ስራ ፈት ለአንተ ውሰደው ሰጡ የት ነው ያለው አንተ ሄሎ ከአዲስ አበባ በጣም ይርቃል በጣም ይርቃል ያ ደቡብ ውስጥ ነው
እኮ ያለ ኢትዮ ቴሌኮም እዛ ምን ከተማ ውስጥ ነው ያለው? ከኢትዮ ቴሌኮም እናንተ ጋር ቴፒ ከተማ
ቴፒ እንክላቸዋለን። ቴፒ ከተማ ከሆነ
እኮ እሺ እስከ መቼ
እ
እስከ መቼ እንክላቸዋለን። በቃ ቴፒ ነው የሚቀባችሁ።
አዎ
በቃ እንክላቸዋለን እዛ
እሺ